hello ጤና ይስጥልኝ። Washington Medical Center ባኮ ምን ልርዶት?
ሰላም ዋላችሁ።
ሰላም።
አለ እ- እ- እንትን መረጃ ለመጠየቅ ነበረ።
okay እሺ፣ ይቻላል። ምን ነበር?
እሺ እንትን screening ለነፍሰ ጡር ማለት ነው እሺ አለ
እ፣ የቡልቡላ reception ኣችን ላይ አለ።
የቡልቡላው።
አዎ okay እዚህ ቦሌ የለም፣ እ፣ የቦሌ ሩዋንዳ ላይ የለንም። አሁን ቦሌ ሩዋንዳ ላይ የለም።
አዎ ቡልቡላ ቡልቡላ ነው ቦታው።
ያ ቡልቡላ ማርያም ማዞሪያ አዛኛው branch ኣችን እንሰጣለን። የነፍሰ ጡር okay የዛኛውን በ- በክሊኒክ እንትን ነው እ፣ ያለው።
ቆይ አንዴ እስቲ አንዴ ቆይ ይቅርታ ሄሎ ሄሎ
እ፣ የማህፀን እዚህም አለን እ፣ ቡልቡላም አለን።
እዚህም አለ።
አዎ
አዎ screening ማለት ነው normal screening።
ultrasound ሳይሆን screening አለ።
okay እሺ። ለ- የዋናውን medical reception ስልክ ልስጦት እና እነሱን ያናግሯቸው። ትንሽ ግልጽ እሺ።
ስላልሆነልኝ አል እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት እሺ ሰላሳ ሶስት
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ አንድ ጊዜ okay እሺ።
ዜሮ ዘጠኝ ሰማንያ ስምንት ነው ያልከኝ ሰላሳ ሶስት hello hello hello ሄሎ ሄሎ